ኪሎ ሄላ
ቤስት ቤት ከዚህ ጋር ሾፕ ስሪ ነበረ ቤስት ቤት እሺ ቢጫ ፎቅ ማለት ነው።
እሺ እና ቅዳሜ ዕለት ተበላሽ ነበረ እንትኑ ማለት ነው።
ምኑ ፍሪፎክስ ፍሪፎክስ ተበላሽቶ በክሮሜ ነው አሁን እየሰራ ያለሁት እሺ እና ስፓነሩ እምቢ አለኝ።
እሺ አንዴ ጠብቂኝ እሺ
Hello
አቤት አቤት፣ ሰላም ነው?
ሰላም ነው አለን አለን። እሺ
እ ምንድን ነው የተበላሸብሽ?
scan ማድረግ scan አላርግም አለኝ ምኑን scan አላደረግም አለሽ?
እ ትኬቱ ማለት ነው እ።
ትኬቱ እ፣ scan አላርግም አለኝ። ቅዳሜ ዕለት ነው እንትን ያለ ማለት ቅዳሜ ዕለት የተቆረጠ ከዛ በፊት ያለው ይሰራል። ከዛ ከቅዳሜ ዕለት ጀምሮ የተቆረጠ አይሰራም
ከቅዳሜ ጀምሮ የተቆረጠ ትኬት?
እ ከቅዳሜ ጀምሮ
አዎ ቅዳሜ ዕለት ተበላሽቶ ነበረ። ሲፎክስ እምቢ ብሎ በሎሜ ነው አሁን እየሰራ ያለሁት።
ኦኬ። እሺ ገዜን ታናግሪዋለሽ። ፕሮባብሊ ወረቀቶቹን አምልክ ካረሉ ምናልባት የኪዋር ኮድ ማወረድ ኮድ ይወጣዋል አይደለ? ጀነሬት የሆኑ የትኬት ላይ ያለው ኮድ ልክ ላይሆን ስለሚችል አዎ አይ እነሱም ከስተመሮቹም በሞባይል ላይ ስካን ሲያደርጉ እምቢ አላቸው።
ኦኬ። እሺ ገዜን አናግሪው። ስካነር እምቢ አለኝ ምናምን በይውና እሱ የሚልሽ ስለሆነ ከዛ ቼክ እናድርግ።
ማን ልናናግረው?
ገዛኝ